አይተዋል አይደለም? አሁን የነገርከኝ
Hello Hello ጉዬ አቤት አንተ store ላይ አሁን ድንች አለ የለም? ባለ አስራ ሁለት ብሩ
small size ነው እሱ አልጋ አሁን እኮ አ፣ ጭ- እንትን ነው የተወሰነ little amount ነው የሚኖረን እሱና
እና
እ፣ አሁን ጨርሰውት ነው እስቲ እንግዲህ አልቋል።
ደግሞ- አዎ እየደወሉ ነው
አው አልቋል ወይ? driver ኦች እኮ out of stock እያላቸው ነው።
driver ኦች ምንድን ነው customer ኦቹ?
customer ኦች አዎ
አዎ እስቲ ያለንን ጨርሰናል ግን ወይ ለማሟን ይሁን እስቲ ወይ እንጨምርላቸዋለን ተወሰነ ሰው የምጨምሩትን ጨምራቸው active አድርጉላቸው። አልሞላም ግሩፓችን እያሉ እኮ ነው።
እ፣ እሺ እሺ እመልሽ እደውልልሻለሁ እሺ እሺ